ሰላም ጤና ይስጥልኝ። የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ራእይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202 291 4217 በኢሜል አድራሻችን EFDPU at AOL dot com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ራዕይ ላይ ያድርሱን። የዩቲዩብ ገጻችንን subscribe፣ የፌስቡክ ገጻችንን ደግሞ like እና follow በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የሕይወት ታሪክ ተንተርሶ በአቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለእናቱ መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ገና ብዬ ሳየው ሰማይ ድፍነትን ገና ብዬ ሳየው ሰማይ ድፍነትን ሁሌም ሳር ቅጠሉ ምድሬን አስታወሰ አገሬ ትዝታ አስረገፈ አገሬ ትዝታ አስረገፈ የጎዳናው አፈር ጠጠርና አሸዋ ይቆረቁራል ወይ ሲመለስ እየ የማይተዋር እንባ እንዲቀደቦይ ይመለስ ካገሩ ይታረቀባ መንገዱም ይዛምቢ from me is the wagon. Tender asun halachi.
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለእናቱ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 11
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ይሸበራል ኢየሩሳሌም እኔማዩ ቱርክባይ የምሸሽ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔማዩ ቱርክባይ የምሸሽ
ግብሩ እየተበላ ህዝቡ በመጠኑ ገብ እንዳለ የእነ ልጅ ኃይሉንና የደጃች ማሩን ታሪክ ከስር ከመሰረቱ ከሚያውቁ አዛውንት መኳንንት አንዱ ተነስተው በጥቁሩ ካባቸው ላይ የኩታቸውን ጫፍ አጠፍ አርገው ያን ሰፊ ዳስ በሞላው ከግዙፉ አካላቸው በሚገዝፍ ድምፅ ምረቃ ጀመሩ። ያ ሽበት፣ ያ ድምፅ፣ ያ ግርማ ማንንም ለማዳመጥ የሚስብ ነበር። በተለይም ከሀገራችን ከፍተኛ የህሊና ጥሪቶች አንዱ የሽማግሌን ቃል ማዳመጥ ስለነበር በዚያ ሰፊ ዳስ ለጥ ያለው ህዝብ በሙሉ አይኑን ወደ አረጋዊው መኮንን ወርውሮ ያዳምጥ ጀመር። ሽማግሌው መኮንንም ምረቃቸውን ሲጀምሩ እንዲህ አሉ። ሁሉንም ባሰበውና በተለመው መንገድ የሚፈጽም ፈጣሪ ስሙ ለዘላለም ይቀደስ። አገራችን ጦቢያን ታረማውያን ክንድ ጠብቋት የኖረ ጌታ ምስጋና ይድረሰው። ጌታዬ ደጃዝማች ክንፉ ሆይ ቢሆን እግዚአብሔርም ሰው ማይጥላው ታልሆነ ሰው በከንቱ በጠላው ጊዜ እግዚአብሔር አይጨመርቦ። ስለ ዛሬው ድል ስለ ዛሬው ግብር መናገር በተገባይ ነበር። ነገር ግን ስለ እነዚህ ጉዳዮች እነሱን ብቻ ያዩ ይናገሩታልና ለነሱ ብተወው ተገቢ ነው። እኔ መናገር የሚገባኝ የእግዚአብሔርን ተአምር ነው። ጌታዬ ልጅ ኃይሉ በዚች በፈንጃ ከተማ ስንት ዓመት ተንገላቱባት። እመቤቴ ወለተ ተክሌ ይችን ከተማና የዚህን ጀግና አባት ባለቤቷን በምን ሁኔታ ትተው እንዴት ባለ ሁኔታ ተለዩዋት? ያን ታዩትና ተሰሩት ሰዎች መካከል ዛሬ ስንት አሉ? የእድሜውም የድሉም ባለቤቶቹ ናችሁ። ያን ቀን በታላቅ የትዝታ መንፈስ የምታዩት እናንተ ብቻ አይደላችሁምን? የእግዚአብሔር ፍርድ ምን ይረቅ ምን ይጠልቅ ሌላ ሳይሆን የእግዚአብሔርን ፍርድ ለማየት ምን ነው የማትሳላን ዕድሜ ባገኘው ለመብሉስ በልቼዋለሁ። አሁንስ ጥርሴም ጮማ ማድቀቅ አቅቶታል። ግን የእግዚአብሔርን ሥራ ለማየት እንደዚህ በኖር ጌታዬ ደጃዝማች አዱኛውን ከፍ ከፍ ያርገው። ለዚህ ያደረሰው የአባቶ እናቱ አምላክ ከዚህ ተበለጠው ክብር ያድርሶ። አገሮን ተወራሪ ጠላታችን እንዳዳኗት እግዚአብሔር ተባላ ጋራ ያድንዎ። የጠላቶቻችንን ክንድ እንዳደቀቁ የጠላቶቹን ክንድ ያድቅልዎ። ከዚህ በኋላ አንድ አማርኛ መወደስ እንድናገር ጌቶቼ እንድትፈቅዱልኝ በትህትና እለምናለሁ ካሉ በኋላ አዛውንቱ ፍታህ ሊተ እግዚኦ ወተበቀል በቀልየ በማለት ሁለት ጊዜ መልሰው ተናገሩና አማርኛውን መወድስ ገጠሉ። መደንግዝ ክንፍ የብራ መብረቅ በወረድክ ጊዜ ድንገት ምስለ ነበልባል ጠንቦራ የግብጾች ባሻ በምድር ጉራ ፍሬውን ሲዘራ ድንፋታ የግብፅ አበባ ረገፈ በመታው በረድ ምንም ሳይፈራ ምንጊዜም ቢሆን ምንም ጊዜው ቢሆን ብራ የግብጾች ጥፋት በረድ ወርዷልና ካንተ ጋራ ለዓለም እልል በይሂ የኢትዮጵያ በጽንፈ አባይ ኤርትራ ጠላትሽ ይወድቃለችና ወሰኗን ስትዘል እግሯን ተሰብራ ደግሞም የሰላም ኑሮሽ ክንፈ ብርቱዋ አሞራ ድናለች ተግፈኛ አውሬ በዚያው በብርቱ በክንፏ በራ። አዛውንቱ ይህን የአማርኛ መወድስ ባበረከቱ ጊዜ ከግራ ከቀኝ ያሉት መኳንንትና ካህናት ሁሉ ይበል ይበል ግሩም ነው ድንቅ ሲሉ ይሰሙ ነበር። ከዚህ በኋላ ብዙዎቹ እየተነሱ ምርቃቱን፣ ቅኔውን፣ ግጥሙን ሲያጎርፉት ብዙዎቹም በልጅ ኃይሉ ላይ በደጃዝማች ማሩ ጊዜ የደረሰባቸውን በደልና ያ በደልና ግፍ ልጃቸውን ለዚህ ማብቃቱን እርሳቸውንም በእድሜ ያቆይቷቸው ይህን ለማየት ማድረሱን እያነሱ ያጫውቷቸው ነበር። ልጅ ኃይሉ ከጨዋታው መካከል አነሱና አልደርስበትም እንጂ ከፍተኛው የእግዚአብሔር ምስክርነት የሚገለጸውስ በዚያኛው ላይ ነው ብለው ወደ ባለጋምኔው ጎረምሳ ወደ ልጅ ካሳ በጣታቸው አመለከቱ። እነ ልጅ ኃይሉ በተቀመጡበት ጥግ ቁመው የነበሩት ደጃች ክንፉም ይህ ነገር በድንገት ከጆሮአቸው ጥልቅ ስላለ ልክ አንዳች ነገር እንደወረደባቸው ሰውነታቸውን ዝግንና አደረጋቸው። ከዚያ ወደ ካሳ ዞር ብለው ሲመለከቱ ወደ አንድ አቆልቋይ ስጋ ሲዞ አድርሶ ከተመለሰ በኋላ ቆሞ የጎደለውን ለማወቅ ሲመለከት ባዩት ጊዜ የአቤል መስዋዕት በሰመረ ጊዜ የቃየልን ልብ ያቃጠለው የቅናት ነበልባል ልባቸውን ስላቃጠለው አንዱን ትልቅ ካራ ከአንዱ መኮንን እጅ መንጥቀው ወሰዱና ይህ እቡይ ወይ አይሰራ ወይ አይቀመጥ ከዚህ ቆሞ ምን ይወላገድብኛል ብለው ወደ ካሳ ሲወረውሩበት ደግነቱ ካሳ ስድባቸውን ሰምቶ በነገሩ ነቅቶ ስለነበር ዝቅ አለና የተወረወረበትን ጠውሌ ካራ አሳለፈው። ካራውም እግዚአብሔር ሰው አታጥፋ ብሎት ኑሮ አልመሰል ሰዎች በልተው ጠጥተው እንደለቀቁት ሌሎች ገና ካልተተኩበት የሸንበቆ ሰደቃ ላይ ሂዶ ተሰካ። በዚህ ጊዜ ልጅ ኃይሉና ወይዘሮ ወለተ ተክሌ እንዲሁም ሌሎች መኳንንት ወይዛዝርና ካህናት ሁሉ ከያሉበት እየተደናገጡ ተነስተው በደጃዝማች ክንፉ ላይ ተረባረቡባቸው። የደጃች ክንፉ ልጆች መኮንን ይልማና ጋረድ በአባታቸውና በአጎታቸው መካከል ያለውን የስሜት ጥላቻ በግልጽ ያዩት በዚህ ጊዜ ነው። እርግጥ ነው ሦስቱም ገና ሕፃናት ነበሩ። ቢሆንም በልጅነት የተፈጠረ የጥላቻ ስሜት በቀላሉ የሚዘነጋ አይደለም። ሰው ክፉም ሆነ ደግ ጠባይን ወይም ስሜትን በልጅነት እድሜውና በልጅነቱ ጊዜ ከሚያየው አካባቢ ይበልጥ እንደሚወርስ ይታመናል። እነዚህ ሦስቱ ልጆች ከልጅ ኃይሉና ከወይዘሮ ወለተ ተክሌ ጋር ቁጭ ብለው ሲጫወቱ ደጃዝማች ክንፉ የወረወሩትን ካራ ካሳ ዝቅ ብሎ ሲያመልጥ ተመልክተዋል። ምናልባትም የነጋረድ ጥላቻ ከዚያ ጊዜ ጀምሮ የተፈጠረና እያደገ ሊሄድ የቻለ ይሆናል። መከረኛው ካሳ ለማን እንደሚያዋይ ተቸግሮ እንጂ ከዋድ ሐልጣቡ ድል ጀምሮ ወንድሙ የሚያሳዩት ጠባይ ሁሉ ፍጹም ምቀኝነትና በምቀኝነት የሚመጣ ጥላቻ ብቻ መሆኑን ተረድቶ ነበር። ሕይወቱን ለማጥፋት የሚችል የግፈኝነት ሙከራ ሲደረግበት ሲያይ ግን ዝም ብሎ ማየት አልፈለገም። ወዲያው ከዳሱ ወጥቶ የሚሰደድበትን አቅጣጫ ለብቻው ቁጭ ብሎ ማሰብ ጀመረ። ልጅ ኃይሉም ካሳ ከጧት ጀምሮ እስከዚያ ሰዓት ድረስ ወዲህና ወዲያ ሲባክን ከዚያ ከሞላው ጠጅና ጮማ ምንም ሳይቀምስ መውጣቱ ልባቸውን በጣም ቆረቆረው። አይኖቻቸውም እንባ ቋጠሩ። ካሳ ግን ቆርጦ ወጥቷል። የክንፉ ቤት እህልና ውሃ እንግዲህ ለሱ እርሙ ነው። ክንፉና ካሳ ቃየልና አቤል ከመሆን ቢድኑም ኤሳውና ያዕቆብ ሆነዋል። ልጅ ካሳ ማንንም ልሰናበት በማለት ገላጋይና አማላጭ መንገዱን እንዲያሰናክልበት አልፈለገም። አሽከር ጋሻ ጃግሬ የሚባል ጣጣም አልፈለገም። ጦርና ጋሻውን ብቻ ይዞ ወደ ጎጃም ጉዞውን ጀመረ። ከደንቢያ ተነስቶ በዚያ ዘመን የጎጃምና የበጌምድር ወሰን ከነበረው ቦታ ለመድረስም የአራት አምስት ቀን ግስገሳ ያስፈልግ ነበር። ቀደም እያልን እንዳየነው ሁሉ ደጃች ማሩ በጎጃም ግዛት ውስጥ ካቸፈር እስከ ዳሞት ድረስ ያለውን ክፍለ ሀገር ወደ ግዛታቸው አግብተውት ስለነበር የማሩ ቀመስን ግዛት አልፎ ወደ ጎጃም መድረስ ቀላል አልነበረም። ስለዚህ ካሳ ጉዞውን በጥንቃቄና በዘዴ ማድረግ ነበረበት። ከዚህም በቀር ከጣቁሳ ድንበር ጀምሮ እስከ አገው ምድር ድረስ ያለው መንገድ በነፍሰ ገዳዮች በቀማኞችና በሌቦች የተሞላ ስለነበር በዚያ ቦታ የሚያልፍ ሁሉ ነፍሱን እየሸጠ ነበር የሚሄደው። ደጃዝማች ክንፉ በግዛታቸው የሚገኙትን ወንበዴዎች ለማጥፋት እጅ እግር በመቁረጥ ዓይን በማፍረጥ በጭካኔ ቢቀጡም የነ ሜጫ፣ የነ አቸፈር፣ የነ አለፋ፣ የነ ጋዝጌ ሽፍታ እንዲህ በፍርሃት የሚበገር አልነበረም። አንድ ጊዜ ነፍስ ገድሎ የወጣውማ መቼም ያው የታወቀ የዱር አውሬ ማለት ነው። ልጅ ካሳ ወደ ደጃች ጎሹ ለመድረስ የተጓዘው እንደዚህ ያለ ችግር ባለበት መንገድ ነበር። በፈረስ በየአቅጣጫው ከሚፈልጉት የደጃች ክንፉ አሽከሮችና በየቦታው መንገደኛውን ሁሉ እያቆሙ ሲዘርፉ ሲገድሉ ከሚውሉት ሽፍቶች ለማምለጥ የሚበዛውን የቀን ጊዜ በየባላገሩ ቤት በጊዜር እንግድነት እያሳለፈ ሌሊት ጎዳናውን ይዞ በቀን ጊዜ ሲጓዝም ዱር ለዱር እየተሽለኮለኮ ይጓዝ ነበር። ወደ ጎጃም ከገባ በኋላም ክርስቲያኑና እንግዳ በመቀበል ተወዳዳሪ የሌለው የጎጃም ሕዝብ በየደረሰበትና በያደረበት እግሩን ሚስትየዋና ባልየው እየተሻሙ በማጠብ መኝታቸውን እየለቀቁ በማስተኛት አስፈሪ የሚባለውን ቦታ ሸኝቶ በማሳለፍ ከፍ ያለና የማይረሳ እርዳታ አደረጉለት። የጎጃም ሕዝብ ካሉት ከፍተኛ ባህሪያት አንዱ መንገደኛ የሆነ እንግዳን ይህ ነው በማይባል ደግነትና ትህትና መቀበልና መሸኘት ነበር። በዝምድና ወይም በሌላ ዘውግ ሳይሆን የእግዚአብሔር እንግዳ ብሎ እግሩ ከጣለው ቤት ካረፈ ቤቱ ቤት ለእንግዳ ይባላል። የእግዚአብሔር እንግዳ እግዚአብሔር ራሱ ቢመጣም በአንድ ባላገር አቅም ብዙ ብልጫ ሊደረግለት በማይችል ሁኔታ ተከብሮ ያድራል። ለዘወትሩ በኩራት የሚታጀለው ጅንን እንኳ ጋቢውን አደግድጎና ተንበርኮ የእግዚአብሔርን እንግዳ እግር ሲያጥብ ክርስቶስ የጸሎተ ሐሙስ ዕለት የሰጠውን ትእዛዝ በመፈጸሙ ሌላ የመንፈስ ኩራት ከሚሰማው በቀር ጥቂት ቅርታ አይታይበትም። በዚህ ሁኔታ ወጣቱ ካሳ ከደንቢያ ወጥቶ አቸፈር ከደረሰ በኋላ በየመንገዱ ያለው የሽፍቶች ፍርሃት ባይቀርለትም በየደረሰበት ቤት ታላቅ መስተንግዶ እየተደረገለት አለፈ። ከአድካሚውና ከአስፈሪው ጉዞ በኋላም ወደ ደጃች ጎሹ ከተማ ደረሰ። ምዕራፍ 17 የደጃች ጎሹ ቤት በዘመነ መሳፍንት የስልጣንና የመሪነት ሽሚያ ከሚታይባቸው ግዛቶች አንዱ ጎጃም ነበር። ዘመነ መሳፍንት ወደ ማለፉ በተቃረበበት ዘመንም የሸዋ ግዛት ብቻ ከግፊያው ለየት ብሎ የራሱን አቋም በማጠንከር በፊት በስመጥሩ በንጉሥ ሳህለ ሥላሴ በኋላም በልጃቸው በንጉሥ ኃይለ መለኮት እየተገዛ በበጌ ምድር፣ በጎጃም፣ በትግሬ በላስታ መካከል ይደረግ ከነበረው የኔ በልጥ እኔ በልጥ ውድድር ወጣ ብሎ ሲቆይ የቀሩት ከዚያ ትርምስና የእርስ በርስ እልቂት ተካፋይ እንደሆኑ ቆይተዋል። በዚያ ዘመን ገነውና ጎልተው ከሚታዩት መሳፍንት አንዱም የጎጃሙ መስፍን ደጃዝማች ጎሹ ነበሩ። ደጃዝማች ጎሹ ዘመኑ ካፈራቸው ጀግኖች አንዱ ከመሆናቸው በላይ እንደ ብዙዎቹ የጎጃም መሳፍንትና መኳንንት በለጋስነታቸው በአብይ አጠጭነታቸው የታወቁ መስፍን ነበሩ። በጦረኛነታቸው በኩልም የማይበገሩ ወንድ መሆናቸውን በብዙ የጦር ሜዳዎች ላይ አሳይተዋል። የደጃች ኮሹ የተፈጥሮ ስጦታ ደረቅ ጀግንነት ብቻ አልነበረም። ደግነት ያላቸው ቀልድና ግጥም እጅግ የሚያውቁ ጨዋታ የሚወዱ ተወዳጅ ሰው ነበሩ። ከዚህ ላይ ጎጃምን ያህል ሰፊ ሰራተኛ፣ ጀግናና ሃይማኖተኛ ክፍለ ሀገር መግዛት ተደርቦ እኒህን ደጃዝማች ከደጃዝማቾች ጋር ሳይሆን ከራሶችም ከታላላቆቹ ጋር እንዲቆጠሩ አድርጓቸው ይገኝ ነበር። ደጃች ጎሹ እንዲህ ያሉ መስፍን በመሆናቸው ከየክፍሉ ከጌታው የተጣላ ወይም የሚኖርበት አካባቢ ያልተመቸው ወታደር ወደ ጎሹ ግዛት መኮብለል ልማዱ ነበር። በተለይ በጌምድርና ጎጃም በአቀማመጥ የተቀራረቡ በመካከላቸው ልዩነት አለ ቢባል የስሞቻቸው መለየት ብቻ የሆነ አንድ አይነት ዘር፣ ሃይማኖትና ባህል ያለው አንድ ሕዝብ የሚኖርባቸው ግዛቶች ስለሆኑ በጎጃም በመኖር ያልተደሰተው ወደ በጌምድር፣ በበጌምድር በመኖር የተከፋው ወደ ጎጃም መሄድና ለጌታ ማደር እንደ ማንኛውም በየዕለቱ የሚፈጸም ስራ የተለመደ ነገር ነበር። ይሄ በመሆኑ ልጅ ካሳ ወንድሙ ምን ያህል እንደጠሉት አረጋግጦ ባወቀ ጊዜ ለሽሽት የመረጠው ቦታ ጎጃም፣ ለአባትነትና ለጥግነት የመረጣቸው ጌታ ደጃች ጎሹ ሆኖ ደጃች ጎሹ ካለ ደግ ባህሪያቸው ሁሉ የጠንቋይ ሟርት፣ የባህታዊ ንግርት በጣም ያሞኛቸው ነበር ይባላል። በዚህ ልማዳቸው ብዙ ንግርት ሲከታተሉ ሕይወቶ የሚጠፋው ካሳ በሚባል ሰው እጅ ነው የሚል አንድ ንግርት ሰምተው ጉዳዩን በልባቸው ይዘው ካሳ የሚባል ስምን ሁሉ በጥርጣሬ ሲጠባበቁ ወጣቱ ልጅ ካሳ ኃይሉ ከደንቢያ ወደ አደባባያቸው በድንገት ደረሰ። ካሳ ለደጃዝማች ጎሹ የጌታ ለማደር ከከተማቸው ከደረሰ በኋላ ራሳቸውን ለማግኘት ደጅ ሲጠና ሰንብቶ አንድ ቀን ጠዋት እንዲቀርብ ተፈቀደለት። ወደ እልፍኝ ተጠርቶ ከገባ በኋላ ለጥ ብሎ እጅ ነሳና ቆመ። ደጃች ጎሹ በዚያ ጊዜ ከመካከለኛ ዕድሜ አለፍ ያሉ ሰውነታቸው ልከኛ ቢሆንም ግርማቸውና ሁኔታቸው ከዝናቸው ጋር የተመሳሰለ ሰው ሁነው አገኛቸው። ሆኖም እንደ ወንድሙ እንደ ደጃች ክንፉ የተለቀሙ መልከ መልካም አልነበሩም። ለጥ ብሎ እጅ እንደነሳቸው ደግነታቸው ባፋቸው ከተዋጠው ከሻካራውና ከቁጡ ክንፉ ባህሪ የተለየ የደግነትና የገራምነት መንፈስ በሚታይበት ጨዋ ድምፅ እንደምን አድረሃል አሉት። ለጥ ብሎ እጅ በመንሳት ለሰላምታው መልስ ሰጠ። ስምህ ማን ይባላል? አሉ ደጃዝማች። ካሳ ኃይሉ እባላለሁ። ደጃዝማች ጎሹ ካሳ የሚለውን ድምፅ ሲሰሙ ንግርቱ ትዝ አላቸውና ሰውነታቸው ጥቂት ሰቅጠጥ አለ። ከዚያም የካሳን ፊት ትክ ብለው አስተዋሉት። በፊቱ ላይ የመወደድ ወይም የመፈራት ምልክት ያለበት ከብዙ ሰዎች ላይ ቢፈልጉት ሊያገኙት የማይችሉ ልዩ ነገር አነበቡ። ካሳ ቁመቱ ደልደል፣ አጥንቱና ደረቱ ሰፋ፣ ሰውነቱ ቀጠን ያለ ወጣት ነበር። ግን በግንባሩ ላይ በመልካም ስሜት የሚያዩት እንዲወዱት የጠሉት እንዲፈሩት የሚያደርግ ልዩ ሞገስ ነበረው። ስለዚህ ደጃዝማች ኮሹ ካሳ የሚለው ስም ቢያስደነግጣቸውም የካሳ ሁኔታ ደግሞ ሌላ ስሜት ፈጠረባቸው። ከዚህም በቀር የወንድነት ወኔያቸው ብልጭ ያለባቸውና አሁን አጥፌ ካሳ የሚባል ስም ብቻ ከሆነ እስካሁን ድረስ ከገጠምኩት ሰራዊት መካከል ካሳ የሚባል ሰው ሳይኖር ቀርቶ ነው ካሳ የሚባል ሰው ጠመንጃ ሳይተኩስብኝ ጦር ሳይወረውርብኝ ቀርቶ ነው። ወዲያ ቀን የተደረሰ ማንም የሚባል ሰው ቢገለኝ ምንድን ነው ልዩነቱ? በማለት ለራሳቸው በልባቸው ሲናገሩ አይኖቻቸው ከካሳ ላይ ወርደው በወለሉ ላይ ተተክለው ነበር። የስሙን ችግር ተወት አደረጉና ከየት ነው የመጣኸው? አሉ ደጃዝማች። ተደንቢያ ነው አለ ካሳ ከደጃዝማች ክንፉ ዘንድ። አዎን ደጃዝማች ክንፉም ትልቅ ወንድሜ የአባቴ ልጅ ናቸው። ዛዲያ ክንፉን የመሰለ ወንድም እያለህ ወደኛ ደጅ ጥናት ምን አደከመህ ወዳጄ? አሉ ደጃዝማች በጥርጣሬ ሳይሆን ለካሳ እውነቱን የመግለጽ ስሜት በሚታይበት ሁኔታ። ቢከፋኝ ነው ጌታዬ፣ የአባት ልጅ የማድጋ ጆሮ እንደሚባለው ሁሉ ላገለግላቸው ስፈልግ ለክፉ ነገር እየፈለጉ አስቸገሩኝ አለ ካሳ። እሱስ ይሄም ቤትህ ነው። ከደንቢያ ወጥቶ ጎጃም መግባት ሰልፈኝ ወጥቶ ወደ አዳራሽ ማለት ያህል ነው። ዛሬማ እነዚያ ሞገደኛ ዘመኖች እነ ደጃች ማሩ ጎጃምን ገምድለው ወስደውት የል አገው ምድርን፣ ቱምሃን፣ አቸፈርን፣ ጉታን፣ ጫራንና ዚገምን የመሰሉ የሰማይ ቅራና የሚያካክሉ አገሮች ወስደውብናል። ደጃዝማች ማሩ አጎት ናቸው ማለት አይደለም አሉ ደጃዝማች ጎሹ ታሪኩን አቋርጠው። ደጃዝማች ማሩ ለኔ በስጋ አይዛመዱኝም። ጌታው ደጃዝማች ክንፉ ለኔ ወንድምነታቸው በአባቴ ብቻ ስለሆነ የደጃች ማሩ የእህት የልጅ ልጅ እሳቸው ብቻ ናቸው አለ ካሳ። ደጃዝማች ጎሹን በዚህ ጥቂት ጊዜ ውስጥ ባሳዩት ስሜት እንዳባቱ በመቁጠርና በውስጣዊ ስሜቱ በመዝናናት አዎ አዎ ነግረኸኛል አሉ ደጃዝማች። ካሳን እንደገና ባይናቸው ገረፍ አደረጉትና ወደ መሬት እየተመለከቱ ዛዲያ አሁን የፈለግከው ከኔ ጋር ለመሆን አይደል? አሉ። አዎ ጌታዬ አለ ካሳ እጅ እየነሳ። ደግ ነው እንዳልከው ሁሉ በአሁኑ ጊዜ ከቤተ ዘመዱ ጋር የሚኖር የጨዋ ዘር ዕድሜ የለውም። ዘመናችን ያበላሽኝ ጊዜ ነው። ይህም ቤትህ ነው። እኔም አጎትህ ወይም ወንድምህ ሳልሆን አባትህ እሆናለሁ። ከልጄ ተብሮ አልለይህም። አንተም ልጄ ሆነህ ለመገኘት ተበራታ አሉት ደጃዝማች ከልባቸው። ልጅ ካሳ እጅ በመንሳትና እሺ ጌታዬ በማለት የተነገረውን መቀበሉን ገለጸ። ደጃዝማች ኮሹ ካሳን ያቀረበውን የእልፍኝ አሽከር በስሙ ጠርተው ይህን አሽከር እንደ ብሩ አድርጋችሁ ተብሩ በምንም ሳትለዩ እሱ የበላውን እየበላ እሱ የጠጣውን እየጠጣ እንዲቀመጥ እንድታረጉ፣ አሁን ወደ ዕቃ ቤት ሂደህ ሙሉ የወታደር ልብስ፣ ነፍጥና ሌላም አስፈላጊ የሆነ መሳሪያ ሁሉ እንዲሰጠው ንጋር ብለው ካሳን ከእልፍኝ አሽከሩ ጋር አሰናበቱት። ከዚህ ጊዜ ጀምሮ በደጃች ጎሹና በልጅ ካሳ መካከል የነበረው ፍቅር በስመ አባትነትና ልጅነት ብቻ ሳይሆን በእውነት በሚዋደዱ አባትና ልጅ መካከል ያለ ጽኑ ፍቅር ነበር። ከጊዜ በኋላም ካሳ በአደባባዩ የሚያሳየው ጨዋነትና ብልህነት በየአቅጣጫው ደጃዝማች ጎሹ ሲዘምቱ አብሮ በመዝመት በሚያሳየው ቆራጥነትና የጦርነት ስልት ደጃዝማች ጎሹን የሚያውቅ ሁሉ እሱን እያወቀና እያከበረው ሄደ። ልጅ ካሳ በዚህ ጊዜ በተወለደበትና ባደገበት የጎንደር አካባቢ ሳይሆን በጎጃም ውስጥ ይበልጥ የታወቀና የተመሰገነ ስም ነበረው። ካሳ ጎጃም ውስጥ ታውቆና ተከብሮ በሚኖርበት ጊዜ ወንድሙ ደጃች ክንፉ በየጊዜው ለደጃች ጎሹ ሰውና ደብዳቤ እየላኩ ወንድሜን ይላኩልኝ ይሉ ነበር። ነገር ግን ደጃዝማች ጎሹ ካሳን ማጣት የማይፈልጉ ከመሆናቸው በላይ ምናልባት ወንድሙ ይህን ያህል አጥብቀው የሚፈልጉት ለደህና ነገር አይሆንም ይሆናል በማለት ወደ ደንቢያ እንዲመለስ ሳያደርጉ ቀሩ። ጀግናው ክንፉ ግን በሚወዱት ወንድማቸው ላይ ያሳዩት ደካማነት እንደ ጸጸታቸው ወደ መቃብር ወረዱ እንጂ የፈለጉት ለክፉ አልነበረም። ነገር ግን ይህ ሆኖ ሳለ ደጃዝማች ጎሹ ለካሳ አንዲት መንደር እንኳ አልሰጡትም። እርግጥ ነው ይወዱታል፣ ጀግንነቱን ያደንቃሉ። እንዳሉትም ከብሩ ጎሹ አይለዩትም። እንዲያውም አንድ ቀን ብሩ ካሳን ክፉ ቃል ተናግሮ አስቀየመው ሲባል ስለሰሙ ብሩን አስጠርተው አንተ አውደልዳይ ካሳን ዳግመኛ አንዲት ቃል ተናገረው ሲሉ ብሰማ የልዳው ሰማዕት ይመስክርብኝ ጀርባህን ገጥቤ ነው የማባረርህ ብለው ተቆጥተውታል እየተባለ ይነገር ነበር። ይህ ሁሉ ፍቅርና አክብሮት እያለ ለምን ከሹመቱ ላይ እንደነፈጉት ለማወቅ አስቸጋሪ ሆኖ ቆይቷል። ምናልባት የንግርቱ ፍርሃትም ሊሆን ይችላል። ልጅ ካሳም ቢሆን ምንም እንኳ በደጃዝማችና በሱ መካከል ያለውን እውነተኛ ፍቅር ቢያውቅ የማንንም ጋለሞታ አጫዋች እያነሱ ሰማይ ሲያወጡ በሹመት በኩል ለሱ ምንም አስበው ስለማያውቁ ከቀን ወደ ቀን ነገሩ እየከነከነው እንዲያውም ፍቅራችን ያፍ ብቻ ቢሆን እንጂ በእርግጥ እንደሚናገሩት እኔን የሚወዱ ከሆነ ለምን እስተዚህ ዝም ይሉኛል የሚል ጥርጣሬ መንፈስ ተፈጥሮበት ነበር። በዚህ ሁኔታ ላይ እንዳሉ ደጃች ክንፉ በህመም ምክንያት ከዚህ ዓለም በሞት መለየታቸው ተሰማና ለካሳ መርዶ ተነገረው። ልጅ ካሳ የወንድሙን ሞት በሰማ ጊዜ ያሳዩት ጥላቻና ያደረጉበት ክፉ ሙከራ ትዝ አላለውም። በማህበረ ስላሴ ገዳም ሲማር እየመጣ የሚጠይቁት የሚመክሩት አስተማሪዎቹን ከልባቸው አደራ ጥሩ አድርጋችሁ አስተምሩልኝ ሲሉት የነበረው በቤታቸው ሲኖርም ከፊታቸው የሚቀርበውን ምግብ ከመቅመሳቸው በፊት ለካሳ ቀርቦለታል ወይ እያሉ የሚጠይቁት እንደ ጋሻ ጃግሬ አድርገው ወደ ጦር ሜዳ በሚያስከትሉትና በሌላውም ካሳ ራሱን ችሎ በሚዋጋበት ጊዜ ሁሉ ከራሳቸው ከጠላትም ወገን ብዙ ሰው አልቆ ድሉ በለየ ጊዜ ካሳን ከጥጋቸው ካላገኙ ሕፃን ልጇ እንደ ጠፋባት ሴት ወዲህና ወዲያ እየተንቦጀቦጁ ካሳን አላያችሁትም? በየት በኩል ነበር? እስቲ ፈልጉት እያሉ እስካገኙት ድረስ የሚጨነቁት አንድ ቀን ከእግሩ ላይ በጦር ጥቂት ተወግቶ ቁስሉ ሲተኮስና ሲታሰር ወደዚያ ሄዱና ልባቸውን እያፈሰሱ እኔ እኮ ነኝ የብዱ ፍጥረት ገና ጮርቃ ልጅ በእሳት መካከል እያስገባሁ በገዛ እጄ ወንድሜን ላስገድል ያሉት ይህና ሌላውም እጅግ ብዙ ነገር ትዝ እያለው እንባው ከልክ በላይ ሲፈስና ሲንሰቀሰቅ ዋለ። የካሳን እንባና መንሰቅሰቅ ያዩ ሁሉ ደጃች ክንፉን በስም ብቻ ሳይሆን በቅርብ እንደሚያውቋቸው እንባቸውን አፈሰሱላቸው። ልጅ ካሳ ወንድሙ የጠሉት በቅናት ኃይል ተገደው እንጂ ቅናት ሳይፈጠርባቸው ምን ያህል ይወዱት እንደነበር ጥቂት መንሰቅሰቁን ተወት ሲያደርግና ዝም ብሎ ሲያስበው ትዝታውም ከዚያ ጎልማሳነቱ ካላለፈ ውበትና ግርማ የተጎናጸፈው ሰውነታቸው ጋር ሲታየው ትኩስ እንባ ይገነፍልና ጉንጮቹን ያለብሳቸው ነበር። በዚህ ጊዜ ደጃች ጎሹ ልጅ ካሳ ለሐዘን ወደ ተቀመጠበት ቤት ሄደው አስተዛዝነውትና አጽናንተውት ተመለሱ። ምዕራፍ 18 እንደገና ደምቢያ በክንፉ ቦታ ለመተካት የሚጣጣረው በወይዘሮ ወለተ ተክሌም በደጃች ክንፉም ሲጉላላና ሲንገላታ የኖረው ወልደ ተክሌ ሲሆን የደጃች ክንፉን ልጆችም ኋላ ተጣልተው እርስ በርሳቸው እስኪዋጉ ከእርሱ ጋር በማድረግ ኃይሉን ለማጠንከር ሞክሮ ነበር። ደጃች ወልደ ተክሌ ከደጃች ማሩ ሞት በኋላ ብዙ ስቃይ ደርሶበታል። ከወለተ ተክሌ ጋር በስልጣን ሽሚያ ሲጣላ ከቆየ በኋላ ስልጣኑ ወደ ክንፉ እጅ ሲገባ ወለተ ተክሌ እብድ ነው ብለው በማሰር አሳሩን ካስጨረሱት በኋላ ደጃዝማች ክንፉ ፈተው አሽከር አርገውት አቆይተው በሞት ዳኝነትና ባልጋ ቁራኛ ተይዘው ሲንጠራሞቱ ለመከረኛ ወልደ ተክሌ የተውለት ምዛዜ ሁለት አይኑ በፍላት እንዲጠፋ ማዘዝ ነበር። ይህን ያደረጉበት ምክንያትም ለእነዚያ ሶስት ልጆች ለመኮንን ለይልማና ለጋረድ የግዛት ተቀናቃኝ አጥፍቶ ለመሞት ነበር። ግን የሟች የውርስ ኑዛዜ ብቻ ብዙ ጊዜ ሲጸና ቢታይም ሟች ለግፍ ስራ ሰጥቶት የሚያልፈው ትዕዛዝ ብዙ ጊዜ አይፈጸምም። ይህም በመሆኑ የወልደ ተክሌ ዓይኖች ከጥፋት ሊድኑ ቻሉ። ወልደ ተክሌ ያ ሁሉ ግፍ ቢፈጸምበትም የክንፉን ልጆች ይዞ መሰለፉ አልቀረም። ካሳ ግን በቦታው ያልቆየ እንደመሆኑ መጠን በነገሩ ከቁጥር ያገባው አልነበረም። ደጃዝማች ጎሹ አንድ ቀን ጧት የጧት ጸሎታቸውን አድርሰው ወደ ተከላ ለመሄድ ይዘጋጁ ነበር። አብሮ ለሚሄደው ሰራዊት ግብር ለማግባት ወደ አዳራሽ ሲገቡ በአዳራሹ ፊት ለፊት ቆመዋል። የጧቷ ፀሐይ ጣፋጭነቷን እያጣች ወደ ጥላ ስር ጠጋ በሉ ከማለት ደርሳ ነበር። ካሳ ወደ ደጃዝማች ፊት ቀረበና እጅ ነሳ። እንደምን አደርክ ልጅ ካሳ አሉ ደጃዝማች። እግዚአብሔር ይመስገን አለ ካሳ እጅ እየነሳ። ደጃዝማች የሚናገሩት ነገር እንዳለቀባቸው ሁሉ ዝም ብለው ሲመለከቱት ቆዩና የምትነግረኝ ጉዳይ ኑሯል አሉት። ካሳም ይሉኝታና ጥርጣሬ ባለበት ስሜት ጉሮሮውን በማለት አጣራና አሁን የወንድሜን መቃብር አይቼ ለመመለስ አስቤ ነበር አለ። ደጃዝማች በከፍተኛ ድንጋጤ ክው አሉ። ድንጋጤያቸውም በፊታቸው ላይ ይነበብ ነበር። ጥለኸኝ ልትሄድ አሉ ደጃዝማች በቀረታ ቶሎ እመለሳለሁ እኮ አይ ይሄ እንኳ ሐሰት ነው። አሁን ደንቢያ ገብተህስ አትመለስም። ምን አለኝ ብዬ ቀራለሁ ጌታዬ አለ ካሳ ደጃዝማች ፈርተው እንዳያስሩት በመፍራት እንዴት ምን የለህም አገሩ የማን ሆነና አሉ ደጃዝማች የለም ጌታዬ መቃብራቸውን እንኳ አይቼ ልምጣ ብዬ ነው አየኛ ነገር በቁመናቸው ሳሉ ተጣልታችሁ የተለያያችሁትን አሁን ታፈር ጋር ልትፋቀር ነው። ዝምድና በቁመና ነበር እንጂ የእንግዲሁ ለአንተስ ለእርሳቸውስ ምን ይጠቅማል? ድካም ነው፣ ከንቱ ልማድ ነው። በመልካሙ ጊዜ ያልኖረው ተስማምቶ ለምን ወንድም ያለው ሲያየው ጉድጓድ ገብቶ ብላ የአገር ያልቃሽ ነገሩን ጨርሰዋለች። ወንድምነት ድሮ ቀረ። ጠላት ሁኖ ኑሮ ሲሞቱ ወንድም መሆን ግን ፍቺ የሌለው ተረት ነው አሉ ደጃዝማች። ምንም እንኳ ራሳቸውም በቁም ሳይጠቅሙት የኖረ ዘመዳቸው ሲሞት ሲጠቅሙት ኑረው ከሞተው ይበልጥ ሲያለቅሱ መኖራቸውን ቢያውቁት ደጃዝማች ጎሹ ይህን ሲናገሩ ትዝ ያላቸው ካሳን ለማስቀረት ማጽናናታቸው እንጂ ሰው ለዘመዱ የሚያለቅሰው ጠቀመኝ ወይም ጎዳኝ ብሎ ሳይሆን ለጊዜው በሚሰማው ድንጋጤና ሐዘን መሆኑ ጠፍቷቸው አይደለም። ልጅ ካሳ እንኳንስ የወንድሙ ሐዘን በእርግጥ አሳዝኖት በወንድሙ ሞት ባያዝንም የደጃዝማች ጎሹ ውለታ ቢስነት ወይም ተጠራጣሪነት አገር አስለቅቆ ሊያስጠፋው ከደረሰ ጥቂት ጊዜ አልፎታል። የደጃዝማች ክንፉ ሞት አጋጣሚ ምክንያት ባይሆንለትም ጠፍቶ ለመሄድ መሞከሩ አይቀርም ነበር። ነገር ግን የደጃች ጎሹን ክርስቲያናዊ ባህሪና ለሱም ያላቸውን ልባዊ ፍቅር ስለሚያውቅ ምንም የሚጠላቸው ወንድም ቢሆኑ ወንድሙ ሙተውበት ሂዶ ለማልቀስ እንደማይከለክሉት ስለተረዳ በግልጽ ፈቃድ ጠየቃቸው። የደጃዝማችን ንግግር ካዳመጠ በኋላ ካሳ ጥቂት ተከዝ ብሎ ቆየና እሱስ እውነት ነው፣ ግን ከሩቅ ዘመድ የቅርብ ፈላሻ ይሻላል የሚባለው ተረት ደረሰብኝ ማለት እኮ ነው። ምንስ አንድ ቀን ቢበድሉኝ ዘወትር ሲሰሩልኝ የኖሩት ውለታ ወዴት ይወድቃል? አባቴ ነበሩ እኮ ሲሉ ካሳ የደጃች ክንፉ የጥንቱ ትዝታና አሳዛኙ ሰውነታቸው በፊቱ መጣበትና እንባ ባይኖቹ ግጥም ብሎ ግራ ቀኝ አይኖቹ ቀይ ሽንኩርት መሰሉ። ደጃች ጎሹም የልጅ ካሳን ፊት ሲያዩ የእሳቸው እንባም ሊመጣባቸው ቃጣው። ዛዲያ እንግዲህ በመሄድ መቁረጥህ ነው አሉ ደጃዝማች ጎሹ በትካዜ። ተመልሼ እመጣለሁ እኮ ጌታዬ አለ ልጅ ካሳ። መምጣቱን እንኳ ተወው፣ ግን የወንድምህን መቃብር ሳታይ ቅር አልልህም። እንዲያው ግን ሰውን መላመድና መውደድ እንዴት ክፉ ነገር ነው! እውነቴን ነው የምነግርህ። ያንተ ተኔ መለየት ብሩ ሙቶ እንደቀበርኩት ነው የምቆጥረው። ከአንተ በፊት ብዙ ሰዎች አውቃለሁ፣ ግን ከአንተ መለየት የሚያሳዝነኝን ያህል ያሳዘነኝ የለም። ወደ ሰከላ ለመሄድ መነሳቴ ነበር። ነገ ሄዳለሁ፣ ግድ የለም። በል ስንቅም ሰውም አድርጌ ነገ እሸኝሃለሁ አሉ ደጃዝማች በቅርታ። ካሳም እጅ ነሳና ወደ ቤቱ ተመልሶ ለጉዞ መዘጋጀት ጀመረ። ፊታውራሪ ነጋ። የጧቷ ፀሐይ የጧቱን ብርድ ለማስወገድ ገና ስላልቻለች በጧት ወጥተው እስከ ቀትር ድረስ ጀርባቸውን አራቁተው የተጨማደዱና የደከሙ ክንዶቻቸውን እስከቻሉላቸው ሰውነታቸውን እየፎከቱ መዋል የቀራቸው የኑሮ ጣዕም የሆነባቸው ሽማግሌዎችና አሮጊቶች ገና ወደ ውጪ አልወጡም ነበር። ከደጃች ጎሹ ግቢ ጥቂት አለፍ ብሎ ብዙ በቅሎዎችና ጋሰሶች ተጭነው ቆመዋል። ካሳ ወደ ደጃች ጎሹ እልፍኝ ገብቶ ቆይቶ ተሰናብቶ ወጣ። ልጅ ካሳ ደጃዝማች ጎሹን ተሰናብቶ መሳሪያዎቹን ለማንሳት ወደ ቤቱ እንደገባ ፊታውራሪ ነጋ ካያሌ ወታደሮች ጋር ሆነው ተጭነው ቆመው በሁለት ሶስት ወታደሮች ወደሚጠበቁት በቅሎዎችና ጋሰሶች ሲደርሱ ካሳም ምንም ያህል ሳይዘገይ ወደዚያው ወጣ። ጤና ይስጥልኝ፣ እንደምን አደርክ ልጅ ካሳ አሉ ፊታውራሪ ነጋ። እግዚአብሔር ይመስገን፣ እርሶስ እንደምን አድረዋል? አለ ልጅ ካሳ። ይመስገነው ይመስገነው ደህና ነኝ አሉ ፊታውራሪ። ከዚያም ንግግራቸውን ቀጠሉና በጠዋቱን ጀምረዋ መንገድ በጠዋት ወይም በምሽት ነው፣ የቀን ጎዳና ቢቸግር ነው አሉ። እሺ እንጓዛ አለ ልጅ ካሳ። በየትኛው በኩል ብንሄድ ይሻላል? በሚጫ በኩል አድርገን በድልድዩ ተሻግረን በደራ ፎገራ እንለፍ ወይስ በአቸፈር አድርገን በደንገል በር እንሂድ? አሉ ፊታውራሪ። በአቸፈር አይሻልንም? አለ ልጅ ካሳ። እሱንስ እኔም አስቤ ነበር። ነገር ግን ጌቶች ደጃዝማች እንኳን ደጃች ክንፉ ሙተው ቀድሞውንም ሽፍታው አይቻል በጭራሽ አያሳልፋችሁም። በሜጫ ብትሄዱ ግን አባይን እስከምትሻገሩ ያው የኛው ግዛት ነው። ከዚያም ደራና ፎገራ ነው። በዘላን መሃል ብቻውን ቢሄድም ማንም አይነካው። ከዚያም እንፍራስ ተደረሰ ያው የወንድሙ ግዛት ተነበረው ገባ ማለት ነው ስላሉኝ ነው ያን የመረጥኩት አሉ ፊታውራሪ ነጋ። እሱስ እውነት ነው። ደጃዝማች እንዳሉት ሁሉ ደጃዝማች ክንፉ እንደዚያ እየቀጡም ስመጣ እንኳ ሽፍታው እጅግ አስቸጋሪ ስለነበረ በብዙ ጣጣ ነው ልደርስ የቻልኩት። ግን በሜጫስ ብንሄድ ደራ ስንገባ ደግሞ ተራሳሪ ሰዎች ጋር መገናኘታችን አይቀር በሁለቱም በኩል ችግር ነው። ይሁንና በየትኛውም መንገድ ቢሆን ተጎጃሙ ወሰን ታደረሳችሁኝ ራሴ እንደምንም እሄዳለሁ። ይህ ሁሉ ስንቅ የተያዘው በከንቱ ነው አለ ልጅ ካሳ። ከዚያ ወደ አዴት መድኃኔዓለም አቅጣጫ ፊታቸውን መለሱና ጉዟቸውን ጀመሩ። ልጅ ካሳና ፊታውራሪ በበቅሎ በበቅሎ ላይ እንደተቀመጡ መንገዱ ሰፋ ካለበት ቦታ ሲደርሱ ጎን ለጎን መንገዱ ጠበብ በሚልበት ቦታ ላይ ፊትና ኋላ እየሆኑ ክፉን፣ ደጉን፣ ያለፈውን፣ መጪውን እየተጫወቱ ሲሄዱ ልጅ ካሳ ይህ ያንተ ስም የሰራውን ሁሉ ብነግርህ ይገርማል አሉ ፊታውራሪ። የኔ ስም አለ ካሳ ነገሩ ግራ ሆኖበት። አንተ አይደለህም ካሳ የሚባል ስም ግን ብዙ ነገር ሲሰራ አይቻለሁ አሉ ፊታውራሪ። ምንድነው ነገሩ አለ ልጅ ካሳ። እስከ ዛሬ ድረስ ስንቆይ ሆዴን እየከነከነኝ ሳልጠይቅህ የቆየሁት ነገር አለ። አባትህ ቋረኛ አይደሉም አሉ ፊታውራሪ። አዎ ናቸው አለ ልጅ ካሳ። የደጃች ማሩን የእህት ልጅ አግብተው ሲኖሩ በኋላ ተፋተው አንዲት ጎንደሬ ወይዘሮ ስማቸው አሁን ተረሳኝ እንጂ እሳቸውን አግብተው በቁም እስራት ይኖሩ አልነበረም አሉ ፊታውራሪ። ካሳ ነገሩ አሳሳቢ ሆኖ ተሰማው። ብዙ ሰዎች ደም የሚመልሱት ትውልድ ቆጥረው ጊዜ ጠብቀው ስለነበር አባቴ ደንብ ያሳሉ ምን ሰርተው ይሆን ብሎ በሆዱ ተጠራጠረ። ቢሆንም ሰውየው በጥርጣሬ በሚመጣ ፍርሃት ብዙ የሚጨነቅ ሰው ስላልሆነ ብዙ ሳያመነታ አዎ አለ። አንተ ከየትኛዋ ነው የተወለድከው? አሉ ፊት አውራሪ። ተጎንደሬዋ ነው ወይዘሮ አትጠገብ ትባላለች አለ ልጅ ካሳ። አዎ አዎ ወይዘሮ አትጠገብ ነበር የሚባሉ አሉ ፊት አውራሪ ነጋ ቀበል አድርገው። ከዚያም ለሚናገሩት ነገር እርግጠኛ መሆናቸውን ለማስተማመን ዛሬ አንተ የተወለድከው የት ነው አሉ። የተወለድኩት ፈንጃ ሆኖ ገና እርጥብ ሕፃን ሳለሁ ወደ ጎንደር ሄድን ይሉኛል አለ ልጅ ካሳ። እንዴት ሄድህ ይሉሃል አሉ ፊት አውራሪ። ካሳ ይህ ሁሉ ጥያቄ ለምን እንደሆነ ባይገባውም በፊት አውራሪ ነጋ ጋር በደጃች ጎሹ ውስጥ ሲኖሩ በመልካም ወዳጅነት ከመቆየታቸው በላይ ለሸኝነት ተመርጠው የተሰጡት ሰው በመሆናቸው ማንኛውንም ነገር ቢጠይቁት የሚያውቀው ከሆነ መልስ መስጠት ነበረበትና በሽሽት ሁኔታ ነው የወሰንህ እያሉ እናቴም አባቴም ነግረውኛል ሲል ከዚያ ጋር አንድ ስም ትዝ አለውና አይኖቹን በፊት አውራሪ ነጋ ፊት አሳረፋቸው። አንድ አዲስና ለመስማት የሚያጓጓ ነገር እንደሚሰማ ሰውም የመስማት ጉጉት አደረበት። በምን ምክንያት ሸሸን አሉ አሉ ፊት አውራሪ። ደጃዝማች ማሩ ካሳ የሚባል ታላቅ ሰው ይነሳል የሚል ንግር ስለሰሙና አባቴን አይወዱ ስለነበር በሕፃንነቴ ሲል ገና ንግግሩን ሳይጨርስ ፊታቸው ለወጥ ብሎ ከበቅሏቸው ዱብ ብለው ወርደው ውረድ እባክህ ልጅ ካሳ ውረድ ውረድ አሉ ፊት አውራሪ። ልጅ ካሳም ነገሩ እንደተደናገረበት ከበቅሎው ሲወርድ ሩጠው አንገቱን አቀፉና ግራ ቀኝ ጉንጮቹን እያገላበጡ ከሳሙት በኋላ ከፈንጃ ከተማ በሌሊት ስንሸሽ የደጃዝማች ማሩ የልፍኝ አሽከር ሚስጥሩን ነግሮን ነው እሱም አብሮን ሸሽቷል አላሉሁም አሉ ፊት አውራሪ ፊት አውራሪ በችኮላ አረ ነግረውኝ ነበር አለ ካሳ ስሙ ማን ይባል ነበር አሉ አሉ ፊት አውራሪ ደፈርሻ ብለው ነው የነበር ደፈርሻ ብለው ነበር የነገሩኝ ስሙንም ጽፌ ይዤው ነበር አለ ካሳ ደፈርሻ ወሰን እኔ ነኝ ደፈርሻ ወሰን ደጃች ማሩን ፈርቼ ሌሊት እሄድ ስለነበር ከደጃች ጎሹ ስደርስ የጨለማው ጊዜ ያለፈልኝ ለማለት ስሜን ለውጬ ነጋ አልኩት በዚሁ ጸንቶ ቀረ አሉና እንደገና ከካሳ ጋር ጉንጭ ለጉንጭ ደጋግመው ተሳሳሙ። ያ ሕፃኑን ካሳን ከአባቱ የእስረኛ ጎጆ ሰርቆ አውጥቶ እንዲገል ታዞ ሕፃኑን በመግደል ፈንታ እሱን ከሞት አትርፎ መሰደድን የመረጠው የደጃዝማች ማሩ የእልፍኝ አሽከር ደፈርሻ ወደ ደጃች ጎሹ ሂዶ ለጌታ በማደርና በጀግንነት በማገልገል የፊት አውራሪነት ማዕረግ እና ግዛት ተሰጥቶት ጨዋው መኮንን ፊት አውራሪ ነጋ ሆኗል። ልጅ ካሳ ለደፈርሻ ታሪክ ከአባቱም ከእናቱም አፍ ደጋግሞ ሰምቷል። ወይዘሮ አትጠገብማ ከካሳ ቀጥሎ መልካም የሚመኙለትና የሚጸልዩለት ሰው ደፈርሻ ነው። ያ መልካም ሰው በሄደበት እግዚአብሔር ይከተለውና ከእግዚአብሔር ጋር ልጄን ተመታረዳዳ ነው ሳይሉ የሚቀሩበት ጊዜ የለም። ካሳን ባዩ ቁጥር ደፈርሻ ትዝ ይላቸውና ያነሱታል። ልጅ ካሳም ደፈርሻ ዘወትር የሰማው ስም ስለሆነና ታሪኩ ተደጋግሞ ስለተነገረው በዓይኑ ያላየው አንድ ጓደኛና ወዳጅ አድርጎት ይኖር ነበር። ነገር ግን እነ ወይዘሮ አትጠገብ በነገሩት መሰረት በሐሳቡ ቀርጾት የቆየው የእልፍኝ አሽከርና በምቾትም በማዕረግም በእድሜም ሲባል ባለ ግርማ ሞገስ መኮንን ሆነው ያያቸው ፊት አውራሪ ነጋ አልስማማለት አሉ። ጉንጭ ለጉንጭ ተሳስመው ከቆሙ በኋላም ካሳ ፊት አውራሪን ትክ ብሎ እየተመለከተ በሐሳቡ የነበረውን ደፈርሻና እርሳቸውን አንድ ለማድረግ ቢሞክር በጭራሽ ተራራቁበት። ይሁንና የተሳሳተው የእርሱ ግምት እንጂ ፊት አውራሪ አለመሆናቸውን ተረድቶታል። አይ ምን ክፉ ሰው ነዎት! ይህን ያህል ጊዜ አብረን ስንቆይ ቀደም ብለው ሳይነግሩኝ ኑረው በምንለያይበት ጊዜ ይነግሩኛል አለ ልጅ ካሳ። ቀደም ሲልማ እኔስ መቼ አወቅሁ? የደጃች ክንፍ ወንድም መሆንህን ሰምቼ በስምህ ልጠራጠር የቻልሁትስ አሁን ወንድምህ ሲሞቱ ስትረዳ ሳይህ አይደል? እኔ አንድ ጀግና ቋረኛ መስለኝ ነበር እንጂ ሌላውንም ማመቻ አስቤው አሁንም እንኳን ተዋወቅን እንጂ ለወደፊቱ አብረን እንኖር ይሆናል አሉ ፊት አውራሪ። ሁለቱ መኮንኖች አብረው ኑረው አብረው ሲጓዙ ድንገት በመንገድ ላይ እንደተገናኘና ተነፋፍቆ እንደቆየ ሰው አንገት ለአንገት ተቃቅፈው ሲሳሳሙ ያዩ ወታደሮች እነዚህ ሰዎች ደጃች ኮሹን ከርተው ለማመጽ መማማላቸው ነው ብለው አሰቡ እንጂ ሌላ ነገር በሀሳባቸው አልተፈጠረም። ከወታደሮች መካከል አንዳንዶቹ እንግዲህ እነዚህ ሰዎች ሲሸፍቱ አብረን ብንሸፍት ቀዳሚዎቹ አሽከሮች እኛ ስለሆን ከእነሱ ቀጥሎ የሚሰጡት ማዕረግ ሁሉ ለእኛ ይሆናል እያሉ አብረው ለመሸፈት ሲጓጉ፣ አንዳንዶቹ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ ምን ያሉት ከዳተኞች ናቸው አያ ደጃች ኮሹን የመሰለ አባት ጌታ እንደዚህ መግዳት ይገባል ይህንስ ተተራ ሎሌነት አንስተው ተዚህ ሁሉ ማድረግ አላደረሱትም። ያንንስ ምንም ሹመት ባይሰጡት ተልጃቸው ይበልጥ ሲያቀማጥሉት አልኖሩም። አሁንስ ደግ ቢሆኑ ሸኝ ጨምረው ሰደዱት እንጂ አትሄድም ብለው ቢያስሩት ማን ይከለክላቸው ነበር? ደግነታቸው ነው ይህን የሰራ ይበላቸው እያሉ ባልተረዱት ነገር ይተቹ ነበር። ልጅ ካሳ ከድሮውም ቢሆን ፊታውራሪ ነጋን ይወዳቸዋል። በየትም ቦታ ላይ ቢሆን ካሳ ምቀኛ ያጣል ማለት ተረት ነው። ከደጃች ኮሹ ጋር ሲኖር በመላው ጎጃም በጉብዝናውና በእውቀቱ የተመሰገነ ወጣት ሊሆን ቢችልም በአካባቢው መርዘኛ የሆኑ ምቀኞች ነበሩበት። በዚህም ጊዜ እንከፍ ሁሉ እንደነሱ እንከፍ ካልሆነ ብለው ነው እንዲህ የሚለክፉት አያ እያሉ የምቀኞቹን ቅስም ከሚሰብሩለት ወዳጆቹ አንዱ ፊታውራሪ ነጋ ነበሩ። አሁን ግን ልጅ ካሳ ከዚህ ሁሉ የበለጠ ውለታ የሰሩለት መሆኑን ሲረዳ ታላቅ ባለዳነት ተሰማው። ፊታውራሪ እኔ ኮርሶ መሆኑን ሳላውቅ ቀርቼ እንጂ ደፈርሻ የሚባል በራሴ ሐሳብ እያየው በወዳጅነት አብሬው የኖርኩ ሰው ነበረኝ። ወይ እናቴ ደፈርሻ የሚባለውን ስም ስታነሳ አለ ልጅ ካሳ። አዎ ያነሱ ይሆናል ጊዜው ባደርስበት ነው እንጂ አስቸጋሪ ነበር። የእግዚአብሔር ነገር ይገርመሃል። የኮሶቨር ጦርነት ጊዜ ድል ሆነን ስንሸሽ ደጃች ማሩን ተሞታቸው ጥቂት ቀደም ብዬ አግኝቻቸው ተነጋግረን ነበር፣ ግን ሊያውቁኝ አልቻሉም። እኔም ከሚያውቁኝ ለወጥ ብዬ ነበር። በዚያም በቀር ደንግጠውና አዝነው ስለነበር ሊያውቁኝ አልቻሉም። አንድ ጨዋ የሆኑ ክርስቲያን ወንድም ነበሯቸው። ለአባትህም በጣም በጣም የሚያስቡ ጥሩ ሰው ማለፊያ ጀግና ነበሩ። ቀኛዝማች ከብቴ ይባሉ ነበር። በጦርነት መሀል ሲወድቁ የእሳቸው ሬሳ እንዳይሰለብና እንዳይጉላላ ብዬ መቼም የእጅዎች የሰለባ ነገር ነፍሳቸው ነው አስነስቼ ለደንቢያዎች ልስጥ ስል ደጃዝማች ሽሽት ተጀመሩ በኋላ ተናደው ፊታቸውን ወደ ጦሩ ግንባር መልሰው አገኘኋቸው። አሽከራቸው የነበርኩ መሆኑን ስነግራቸው ስሜን ቢጠይቁ ሳልነግራቸው ቀረው። ያን ቀን በጣም ያሳዝኑ ነበር። በሁኔታቸው ሁሉ ወዲያው እንደሚሞቱ ታውቆኝ ነበር። ማረኝ ወዳጄ፣ ከእኔ ጋር ኑረህ በደል እንጂ መቼም ጥቅም ታገኛለህ ብዬ አላስብም ብለው ለሟቹ ወንድማቸው እያለቀሱ ወደ ጦርነቱ ከተገቡ በኋላ ጥቂት ቆይቶ ሞቱ መባልን ሰማን። እምባዬ ያልቆም ብሎኝ እንዳለቀስኩ አመሸው። ቀድሞ ሳስብ ራሴ በእጄ ብገላቸው ደስ የሚለኝ ይመስለኝ ነበር። በዚያ ቀን ሳያቸው ግን ሆዴ እንዳንዳች ነገር ተሸበረብኝ። በዚያው ዓይኔ አንተ ደም ተዚያ ሁሉ ነገር ተርፈህ እንዲህ ያለ ጎበዝ ሁነህ አየሁ። የሰው ነገር ይገርማል። እኔ በአንተ ስም ወጥቼ ከዚህ ደረሱ። ከደጃዝማች ማሩ ጋር ብቆይ ኖሮ ምናልባት ይህን ሁሉ አላገኝም ነበር አሉ ፊታውራሪ በትካዜ። እግዚአብሔር ሰው በቅንነትና በእውነት የሚሰራውን ስራ ሁሉ የተባረከ ያደርገዋል። እርሶን እንደዚህ ባለ ሁኔታ አገኘታለሁ ብዬ በጭራሽ አላስብም ነበር። እናቴማ ብዙ ጊዜ ስታስብ አይ ጉድ ያን መልካም ሰው ከቶ ሽፍቶች ተመንገድ ላይ ገለውት ይሆን ወይስ ሰው ታለበት ደርሶ ሰው ሆኖ ይሆን እያለች ታጠራጥረኝ ነበር። መቼም ሰው የሚተዋወቀው አይን ባይን በመታየት ብቻ አይደለም። የአንድን ሰው ዜና ዘወትር ሲሰሙት በጭራሽ አይተውት የማያውቁት ሰው ዘወትር አብሮ ያለ ይመስላል። ስለዚህ ባላቆትም በተነገረኝ ዜናው ለምጆት ዘወትር ያ ሰው በምን ሁኔታ በየት ቦታ ይኖር ይሆን እያልኩ አስብ ነበርና አሁን በዚህ ሁኔታ ሳገኘው የእግዚአብሔር ታምር መስሎ ታየኝ። ምን ነው እናቴ ደህና ቆይታኝ ይህን በነገርኳት አለ ልጅ ካሳ። ከእኔ ጋር በዚህ ሁኔታ ያገናኘን አምላክ ከእናት ጋርም በደህና እንደሚያገናኝ ተስፋዬ የጠነከረ ነው አሉ ፊቱ አራሪ። ሁለቱ መኮንኖች በየበቅሎቻቸው ላይ ወጡና ወጋቸውን እና መንገዳቸውን ቀጠሉ። ሲጓዙ ሰንብተው ከጎጃሙ ወሰን በደረሱ ጊዜ ልጅ ካሳ ከእንግዲህ ሁለት ወታደሮች አንድ አጋሳስ ብቻ ይቅሩልኝና ሁሉም ይመለስ፣ እሱም ይመለሱ አለ ወደ ፊታውራሪ ዘወር ብሎ። እንዴት ተደርጎ ደምቢያ ወይ ጎንደር ሳላደርስህ በጭራሽ አልመለስም አሉ ፊታውራሪ። አይ እንዴት ሆኖ እኔ እንደምንም ተሽሎክሎኬ ልግባ እንጂ ይህን ሁሉ ጓዝና ጀቢዘን እንለፍታልንማ ተራሳሪ ሰዎች ጋር ጦርነት መቅጠማችን ነው አለ ካሳ። አንገጥምም። አሁን ራስ አሊና ደጃዝማች ኮሹ በመጠኑ በእርቅ ላይ ስለሚገኙ የይለፍ ደብዳቤም ስለያዝኩ አንተን እንደ ማንኛውም ሰው አድርጌ ወደ ጎንደር ተልከን ነው ብዬ እናልፋለን አሉ ፊት አውራሪ። ደብዳቤ ይዘዋል እንዴ? እኔ እኮ በጭራሽ አላሰብኩትም ነበር አለ ልጅ ካሳ። የናሊን ብልሃት መቻጣሁት እንደዚህ በመሸነጋገል እንኖር እንጂ አሉ ፊት አውራሪ። የነ ፊት አውራሪ ጓዝ ከደጃዝማች ጎሹ ወደ ጎንደር ለንጉሱ የተላከ ገጸ በረከት ነው እየተባለ ካሳም የፊት አውራሪ ነጋ ምክትል የሆነ መልእክተኛ ነው እየተባለ ማንም ሳይነካቸው አለፉ።
መቅደም አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ መዩ ቱርክ ባይ የምሽሽ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ከአንቺ ጋር እኔ መዩ ቱርክ ባይ የምሽሽ አያችሁት ብያ የአንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሶ ሲጠጣት እኔ መዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
ገና ብዬ ሳየው ሰማይ ደፈረሰ ገና ብዬ ሳየው ሰማይ ደፈረሰ ወዴም ሳር ቅጠሉ ምድሬን አስታወሰ አገሬ ትዝታ አስነገሰ አገሬ ትዝታሽ ነገሰ ቢስክሰር ዘሮች ያጎርፋት ደሞዘ ሰው ያለ አገሩ መቼም አያምርም የገመተው ሳይሆን የተመኘው ሲቀር ባይተዋር ይባላል መመለሱ ላይ እንዳሰቡት ቢሆን የአጋጣሚ ነገር የራቁበት እግር መቼ ሰማይ ደስ ደረሰ